ጤና ይስጥልኝ ድርጋቢ አባኩት የምልታዘዝ
ስልሳ ሁለት ሀምሳ አንድ ላይ ደውዬ ነበረ እና ኮድ ብዬ ነበር። text ይደርሳል ነበር፣ text አልደረሰም።
እሺ ምን ምን- ኮዱን ይነግሩኛል? እባኮት ማዘዝ የፈለጉትን እቃ
አዎ፣
ይንገሩኝ። እሺ
እ, ሀያ አንድ እሺ ሶስት ሰባ ሶስት ሰባ አራት ሶስት ሰባ አራት እሺ ስሞትን ማን ልበል
አበራቸው አበጀ
አበባቸው
አለባቸው አበጀ
እሺ አለባቸው አበጀ የት አካባቢ ነው የሚገኙት? አለባቸው
ባህር ዳር ዙሪያ
እሺ፣ ባህር ዳር
አዎ፣ ምንድን ነበር ያዘዙት?
ሱሪ ነው እሺ ሱሪ ስንት ቁጥር ነው ወገቡ የሚሆኑት?
እ፣ ሰላሳ አንድ ካለ ሰላሳ አንድ ሰላሳ ሁለት ካለ ሰላሳ አንድ ከሌለ ሰላሳ ሁለት እሺ ሰላሳ ሁለት እሺ እናመሰግናለን አለባቸው ነገ መልሼ እደው- እደውልሎታለሁ
እሺ።
እሺ እሺ